ሄሎ
ሄሎ ሄሎ ሰኔ ጥልኝ አብሮ ይስለኝ።
አቶ ቀዳሞስ አዎ አዎ።
ከዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
ምን?
ከዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
እሺ
ድርጅታችን የትስ- የትራንስፖርቴሽን አገልግሎት የሚሰጥ ተቋም ሲሆን ለአሽከርካሪዎቻችን ደግሞ ለየት ያለ ነገር ይዟል።
እህ፣ እ፣ ድርጅታችን ከእያንዳንዱ trip ላይ አስር percent የሚቆርጥ ሲሆን ከሚቆርጡ አስር percent አራት percent ኡን ለአሽከርካሪዎችን መልሶ ይቆጥባል እና ድርጅታችንን ማድረግ ያስፈለገው አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብሎ አያስብም። የሕክምና፣ የጡረታ፣ ሌሎች ጥቅማ ጥቅም ስለሌላቸው ያን ይህንን የቁጠባ ፕሮግራም አዘጋጅተናል።
እህ።
እንዴት አዩት ሀሳባችን?
ጥሩ ነው። አሁን ለጊዜው እኔ እሱን አቁሜ አሁን እሺ እ፣ እንትን ስል ግን እደውልላቸዋለሁ። ስልኩን ይዘውና አሪፍ ነው፣ እሺ፣ ጥሩ ነገር ነው።
እሺ እናመሰግናለን። ስልክ ቁጥር ልስጥዎት በጅምሩ ሰዓት የሚፈልጉትን አስተያየት ጥያቄም ካሉት አዎ ይቻላል።
እሺ እሺ እሺ ላኩ ለዚህ።
እሺ text አግሎታለሁ። አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ። ሰላም ዋሉ።